ሀሎ ጤና ይስጥልን ብሔራዊ ምን ልርዳዎት?
እንዴት ነሽ? እናንተ አገናኘኝ እባክሽ ሜሪ። ወዬ አን- ወይ ምን አለ አ- አወራሁ በዛውን አንቺ እንዳልሽ በዛው ይቀጥሉ ብለዋል። እሺ እሺ እሺ እሺ በቃ እና ከዚህ በኋላ እንደዚህ አይነት case ኦች ሲኖሩ አንዴ ደብዳቤ ከመጣና follow up ካላቸው በዛው ይሄድ ብሏል።
እሺ admission ኑም ነገርሽው admission ም አዎ አውቀዋል አውቃለሁ አለ። በዛው ይቀጥል አለ።
በቃ።
ችግር የለውም አለ። እሺ እሺ አንዬ አመሰግናለሁ።
ቻው ሜሪ እሺ